ጤና ይስጥልን ቤት ቤት ቤቲ ነኝ የምረዳው።
ቤቲ አንተ ነህ ተስተካክሏል ሊሚቱ
እ ሊሚቱ ተስተካክሏል።
ውይ ያው አይ አንተ እደውልልህ ነህ።
ነበር። ይቻላል አይ ቼክ ሳደርገው እንትን በቃ ኮንፈርም ታደርግልኛለሽ?
ይቻላል።
ለዚሁ።
እሺ ምን ልንገርሽ?
አርጋኸዋል ወጪ አዎ አዎ
አዎ hello አንተ ነህ አቤት።
ወደ አንተ ነህ አቤት።
ካሳ አይደለ አዎ እ፣ ንግድ ባንክ መቶ ሺህ ስልሳ ስምንት ስልሳ አንድ ስልሳ አንድ ዘጠና ስድስት አዎ confirm አድርጌልሃለሁ thank you process ያድርግና ይገባልሃል እሺ thank you መልካም ቀን አንተ ነህ እሺ እሺ